ሳምራዊት ነኝ። እባክህ እንደርዳው።
ከኪዩ ክብር ላይ አሪፍ ላይ ሁለት ሺህ ብር ገልብጬ ነበረ withdraw ማለት ነው እና አልገባልኝም። ቅድም አመልክቼ ነበር።
እሺ ደንበኛችን ሙሉ ስሙትን ማን እንበል?
ኤደን ደምሴ ቦጋለ።
ጉዳይትን ወደሚመለከተው አካል አስተላልፈንልዎታል። ግን ከእርሱ በፊት ብዙ ደንበኞች ስላሉ እና በተራ መስተናገድ ስላለበት ነው በተስተካከለ ሰዓት ደውለን የምናሳውቆት ይሆናል።
መልካም እሺ።
እሺ ደንበኛችን ሌላ ምረዳውት ነገር አለ?
አይ ምንም የለም፣ አመሰግናለሁ።
እሺ ደንበኛችን ስለደወልን እናመሰግናለን። ስለ አገልግሎት ያለውን ሀሳብ አስተያየት ከሚሰሙ ድምጽ በኋላ አስቀምጡልን። መልካም ቀን።